А батюшка ደውለሽ ነው የምትስቂው? ምን አለሽ ግን?
ሄሎ
ሄሎ፣ ጤና ይስጥልን። line insurance አዎ online insurance እ ሀዊ ይባላለሁ ከ WePlus Technology Solutions ነው የምደውለው።
ከየት አልሽኝ? ይቅርታ።
WePlus Technology Solution እሺ ምን ነበር?
ድርጅታችን አዲስ app ይዞ ቀርቧል። ይህም application ላይ ከሀምሳ በላይ የተለያዩ አገልግሎቶችን በአንድ ማግኘት ይችላሉ። እ ከነዚህ ከምንሰጣቸው አገልግሎቶች መካከል ደግሞ የ insurance agent ኦችን ማስተዋወቅ ስለሆነ እና የእርስዎን ድርጅት እ ማስተዋወቅ ስለፈለግን እዚህ app ላይ በመመዝገብ ድርጅቶን እንዲያስተዋውቁ እንጋብዞታለን።
okay እሺ እንትኑ የላችሁም ምን እ በ- በ- አልልኩልንም ቴሌግራም ላይ እ እልካለሁኝ የምልክበት ስልክ ቁጥር ይስጡኝና
ተልኪልኛለሽ አዎ message ላይ ነው እየላኩኝ ያለሁት።
message ላይ message ላይ አዎ okay አይ detail ለማንበብ ምናምን ለማወቅ ሊያስፈልግ detail አሁን link በምልከው link ወደ App Store መሄድ ይቻላል እና እሱ ላይ ያው detail አለው።
okay እሺ ማን ልበል አንቺን?
እኔ ሀዊ ይባላለሁኝ እሺ እ ድርጅታችን WePlus Technology Solutions ይባላል።
ስልክ ልስጥሽ እና ወይ ቴሌግራም ላይ ትልኪኛለሽ እሺ መልካም ይቻላል።
0954 ዜሮ ዘጠኝ ሀምሳ አራት 87 ሰማንያ ሰባት 1155 አስራ አንድ ሀምሳ አምስት አዎ እሺ አመሰግናለሁ።